Hello ጤና ይስጥልን። Best Bet
ሰላም ነው?
ሰላም ነበር።
አው ሌላ ሰው ብር ልኮልኝ ከ Best Bet ጋር ብር እስካሁን አልገባልኝም።
ምን withdraw አድርገህ ነው?
አ withdraw አድርገህ ነው?
አይደለም deposit እሺ፣ ቁጥርን ንገረን። Best Bet ቁጥርን ዜሮ ዘጠኝ ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት ሰላሳ አራት ስልሳ አራት
ሰላሳ አራት ስልሳ አራት አዎ
ስንት ብር ነው?
ሶስት መቶ መቼ ነው ያረካው?
ቅድም
እሺ፣ ትንሽ ጠብቀኝ። አየሁልን።
አይ
Hello፣ Hello ገብቶልሃል? እሺ፣ አሁን check አድርገው።
አየ አየ እሺ፣
አመሰግናለሁ። እሺ።
እሺ፣ ችግር የለም።
አይ